ሰላም ጤና
ሰላም ነው? አዎ ሰላም ነው።
የምን ነበር አለን በ- በስቢቱን ወላ account ሰባት መቶ ሲ- ሲ- ሲለከው እስካሁን አልገባኝም።
ወዴት ነው ያደረግከው? ወደ ንግድ ባንክ ነው ወዴት ነው?
ንግድ ባንክ አዎ ንግድ ባንክ ከሆነ አሳውቀናል። process ላይ ነው አይደል ያለው?
አዎ እኮ ይገባል፣ አሳውቀናል። ትንሽ ጠብቅ እሺ።
የተጠበቀው አዎ ይገባል፣ ትንሽ ጠብቅ እሺ። እሺ እሺ እሺ ታንክ ዩ እሺ እሺ እናመሰግናለን።